ገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በልቤ ቦታ ሰጥቼሻለሁ ከነገርም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልብ ይወድሻል ለዘላለም በውስጤ ቦታ ሰጥቼሻለሁ አንቺ ያለኝ ስሜት ከምንም በላይ ነው። በርቀት ቢለካ ከጨረቃ ጥፍው አይገልጸውም ቃላት አይገልጸውም አፌ የፍቅርን ጥልቀት እንዴት አለፌ አንገቷ ከመቃ በላይ ወገቧ ከለማያይ አይኖቿ ፀሐይ ጨረቃን ማራኪ ውስጠ በርሃን አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደለየ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያለ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በልቤ ቦታ ሰጥቼሻለሁ ከነገርም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልብ ይወድሻል ለዘላለም በውስጤ ቦታ ሰጥቼሻለሁ ጸባዬ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የማታረስ ደግነቷ የእናት ቅንነቷ የልጅ ውበቷ የመላክ መቼም የማያረጅ ጥርሶቿ ፍጹም የነቱ ለተምር የተቀመጡ ደስታዋ የማያበራ እሷ ልጅ ልቧ ተራራ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያለ አንቺን በተለየ